ሄሎ ሄሎ ጤና ይስጥልኝ ቤት እንዴት ናቸው? ቤተሰቤ ሰላም ናቸው?
ሰላም ነው። እንዴት ነህ? ምን ነበር?
ሰላም ነኝ፣ ሰላም ነኝ። ቤተሰቤ ቂም ኮስመርም እ እ
ቤተሰቤ ተጫዋች ነኝ።
እሺ
እ፣ ትናንትና ትናንትና ብሩ ጌም ውስጥ የጫወትኩን ለማዞር ፈለግኩትና
እሺ ዊዝድሮ አድርገህ አዎ እና ብሩ ውድረው ሪኮስት ላይ ተቀመጠ። ወደ እሺ፣ ቤት- ከጌም ውስጥ ከጌ- ከጌም ውስጥም ወጣል። ወቴልም እሺ አልገባኝም።
ቤት ቤት ቁጥርን ንገረኝ።
ዜሮኝ
ዜሮ ዘጠኝ አስራ አስራ አምስት ሰባ ሶስት አስራ አምስት ሰባ ሶስት
ሀያ ሁለት ሀያ ሁለት ሰላሳ ስድስት
ሰላሳ ስድስት አዎ እሺ እህ መቼ ነው ያረከው?
እ፣ አስረኛ ወር አንድ ትናንት ነው።
እ እ ትናንት ነው ዛሬ?
አይ ትናንት ነው።
ስንት ብር ነው ያልከኝ?
እሺ
እሺ አንዳንድ ሺህ አድርገን የሞከርከው?
አዎ
አዎ process ላይ ነው ይላል። ለሳንቲም ፔዎች ደውለህላቸዋል? ደውለላቸው ነበር? ለሳንቲም ፔ እ፣ ማ ለሳንቲም በሳንቲሞች በሳንቲም ፔያ ያስተላለፍከው?
በቃ እኔ ቦል እንደዚሁ ድረው አውት አድርግ እንጂ ሌላ አዎ። እሺ ዘ- ዘጠና ሶስት ስልሳ ላይ ደውልና
ዘጠና ፕሮሰስ ዘጠና ሶስት ስልሳ
ዘጠና ሶስት ላ አዎ እሺ እዛ ላይ ደውልና እሺ አልገባኝም በላቸው።
ዘጠና ሶስት ስልሳ አዎ ደስ ቢት ናቸው
እ፣ ሳንቲም ፔ ነው።
ሳንቲ አዎ እሺ እሺ